ሄሎ
ኧረ ገንዘባችን አስቡልኝ።
ሰላም ጤና ይስጥልኝ ቤት ቤት
ብር አልገባልንም እስካሁን። ምን ጨረሳችሁ ነው ብር?
ምን አድርገን ነው ውጭው አድርገን?
አዎ
እሺ ቤት ቤት ቁጥር ከይ ነው
ሰላሳ ስድስት
ሰላሳ ስድስት ሀምሳ ሀምሳ አንድ
ሀምሳ ሀምሳ አንድ ሀምሳ ሶስት ሀምሳ ሶስት ስንት ብር ነው ያዘዝከው?
አራት እ
ነውማ ስንት አልከኝ?
አራት መቶ
ዛሬ ነው
እኔማ ትላንት ነው ያደረኩት፣ ግን ተመልሶ ወደ አካውንት ይገብ ወደ ዩቲቪ
ተመልሷል?
ደግሜ ያደረኩት ጠዋት እሺ
እና እስካሁን ላቢስ ጠዋት ማታ ወደ ደግመህ ከያዘዝከው ዛሬ ነው?
አዎ
አዎ ይሄ process ላይ ነው የሚለው። በቻፓ አይደል ያደረገው?
አዎ
process ላይ ነው ይገባል። አልጠበቀው ትንሽ።
ማለት ወይ ወደ account መመለስ አልችልም፣ ወደ ቤት ቤቱ አይ አይመለስም። ወደ አዘዝክበት account ይገባል። ትንሽ ጠብቀው።
ደውለሽ እንትን አትይልኝም? ቻፓዎች ጋር ስራ ነው።
ስንት ሰዓት ላይ ነው ያዘ- ያረከው?
ጠዋት ሁለት ሰዓት
እሺ በቃ አሳውቅልሃለሁ። እሺ አባ